hello hello hello ሰላም ጤና ይስጥልኝ። ከ BGI ነበር መልሼ የደወልኩት።
እሺ እ፣ outlet ኡ ኢሊደር ላይ የሚያሳየኝ ሐዋሳ ነው የሚለው ከሐዋሳ ነው የደወላችሁልኝ?
አይደለም አይደለም አዲስ አበባ አዲስ አበባ አዲስ አበባ ነው።
አዎ እዚህ ጋር በሰጣችሁኝ TIN ነበር ሐዋሳ ይላል። እ፣ እሱን check ለማድረግ ነበረ።
እንግዲህ ስንት number ነው የሰጡኝ? ወይ ዘገየ ቁርጥ ስካይላይት ጀርባ ነው ያለው።
okay፣ ስካይላይት ጀርባ አዎ፣ የእሱ ግን ባለፈው TIN- draft machine ጥገና ተደርጎለት ነበር።
እሺ፣ እዚህ ላይ እሱን ካላወቅም
እሺ፣ በእሱኛው ሆኖ ግን TIN number ኡ ሌላ ነው። መጨረሻው ላይ አስራ ስምንት ያላችሁኝን አስራ አንድ ነው የሚለው እዚህ ጋር በእሱ okay፣ ወይ መዝግበው እንደዚህ በሱ መዝግብ ነው ስካይላይት ጀርባ ያለው።
ስካይላይት ጀርባ አዎ።
ሞገስ ዘገየ ነው የሚለው ባለቤቱ ስም።
ዘገየ ሞገስ አዎ፣ እሺ፣ አዎ።
እሺ፣ እሺ፣ መልካም ቀን። ይሄን ላጣራ ነበር።
thank you።